ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንሲኒ ባኮች የሚወጣው
ማሽን
ምን አሉኝ? እንደማያቸው
ማሽን ብልሽት ለማስመዝገብ ነው።
ቴክኒሻል ፈልግ እሺ፣ ምን ማሽን ነው የተበላሸቦት? የድራፍት ማሽን ነው።
የድራፍት ማሽን
ምን ሆኖቦት ነው?
አረፍ ያደርጋል አይቀርም።
እሺ፣ ቢጃይ ቁጥሮትን ወይም ደግሞ SIN number ኦትን ይንገሩ።
ሶስት ዜሮ ዜሮ
እሺ፣ ሶስት ዜሮ አርባ አንድ
አርባ ዘጠና አንድ ዘጠና እሺ፣ ሰባት ዜሮ ሶስት
መስመር ላይ ጠብቁኝ፣ የፈለኩት ነው። ሶስት ዜሮ ነው ያለኝ። ሶስት ዜሮ አርባ አንድ ዘጠና ሰባት ዜሮ ሶስት ሰባት ዜሮ ሶስት አሁን በነገሩኝ SIN number አላገኘሁትም። ምናልባት የተመዘገቡት
እንትን ልንገርሽ በቃ እሺ።
መስመር ላይ ያሉ አዎ፣ ቆይ፣ አዎ፣ ልበ- ልንገርሽ አስራ አራት ሀምሳ አንድ ማሽን ቁጥር
አስራ አራት ሀምሳ አንድ
እሺ፣ መስመር ላይ ጠብቁ። እሺ፣ አሁን በነገሩኝ ቁጥር ብዙ ቤት ነው የሚያሳየኝ። ስለዚህ በአድራሻዎትና በስሞት ልመዝግብልዎት።
እሺ።
የቤቶት ስም ምንድን ነው?
መብራት ኃይል ክበብ
መብራት ኃይል ክበብ።
አዎ።
የእርስዎ ስም ይነግሩኛል? ስሞት
ብሩክ ብሩክ ማለት ሳሊ
የቤቱ እ የቤቱን ስም ይንገሩኝ።
የባለቤቱን ወይስ የቤቱን የቤቱን መብራት ኃይል
እሺ አ- አካባቢው ያሉ ካራ ቆረ ካራ ቆረ ካራ ቆሬ አዎ።
ልዩ ምልክት አለው።
መብራት ኃይል ክበብ ነው ልዩ ነገር መብራት ኃይሉ ጋር ነው
በዚሁ አሁን በደወሉበት ስልክ ቁጥር ልመዝግብሎት።
አዎ።
እሺ ደንበኛችን ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለው ሁሉ መጥተው ያስተካክሉልዎታል።
እሺ thank you።
ሌላ የምረዳዎት ነገር ይኖራል?
የለም thank you ስለደወሉ እናመሰግናለን። ለአገልግሎት ያሉትን ሀሳብ ከሚሰሙት በኋላ ያስቀምጡ። መልካም